አላስጥም እንዴት ላይ እስር ቤት ነው የሚለቀው?
ሄሎ ይሄ በአታብ ውስጥ ነው ብር እያወረድኩ ያ ተያዘ።
ስንት ብር ነው?
አምስት መቶ ብር
እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር?
በዚህ ስልክ ነው መቶ ብር እየጫንኩ አምስት መቶ እያወረድኩ ስድስት መቶ ብር ነበር
እሺ፣ አምስት መቶ ብር ነው ዊዝድ ያደረግከው?
ውስጥ ነው አምስት መቶ ነበረ ዲቦት ደግሞ መቶ ብር ነበረ።
እሺ፣ deposit ስታደርግ የደረሰክ text አለ አይደለ?
አዎ እሱን text ቴሌግራም ላይ ትልክልናለህ።
እሺ ውስጥ ነው ይሄ እሺ፣ withdraw ኡን check ላድርግልህ።
አዎ ይልከከለ
hello፣ እሺ አምስት መቶ ብር ነው ያልከኝ?
አዎ
hello፣ እ process ላይ ነው ያለው። እሺ፣ ለቻፓዎች አሳውቃቸዋለሁ፣ ይገባላል። እሺ፣ ትንሽ ጠብቀው።
ይሄ
እሺ